ጤና ይስጥልኝ የቲኤስ ጥሪ ማዕከል በኩል ልርዳዎት? hello
አቤት ሰላም ጤና ይስጥልኝ። ሰላም hello
አቤት አይሰማም?
ይሰማኛል። ምን ልርዳዎት?
ትኬት ፈልጌ ነበረ እሺ ከየት ወዴት ነው የሚፈልጉት?
ከአዲስ አበባ ወደ ጅማ እሺ ለመቼ ነው?
ለነገ ለነገ።
ስንት ሰዓት ነው ያለው?
ይቅርታ ድምጾዎት በጣም ዝቅ ያለ ነው። ለነገ ነው ያሉኝ? hello hello